ጤና ይስጥልን ቢጂአይ ኢትዮጵያ ቤተልሔም ነኝ። እባክዎ ምን ልርዳዎት?
ስሪት ተበላሽቶብን ነበር። ጥገና ነው ሰው የቢጂአይ መለያ ቁጥሮትን ካወቁት ይንገሩኝ። የቢጂአይ መለያ ቁጥሮትን
የመለ ቁጥር ሲኑ ልንገርሽ ወይም
ቴራንዶ ግሮሰሪ ነው።
ሴረም በሳያን አይደለም እሺ ሲል ነበሩን ይንገሩኝ።
ሁለት ዜሮ ሁለት ዜሮ ሰባ አንድ ሰባ አንድ
ዜሮ ስምንት ዜሮ ስምንት
አርባ ሶስት አርባ ሶስት ሰላሳ ስድስት ሰላሳ ስድስት ነው ያሉኝ።
ሰላሳ ስድስት መጨረሻ
እ ኢትዮጵያ ደንበኞች አልሰማሁትም። መጨረሻው ሰላሳ ስድስት ነው ያሉኝ።
መጨረሻ ሰላሳ ስድስት ሰላሳ ስድስት ሰላሳ ስድስት ሁለት ዜሮ ሰባ አንድ ዜሮ ስምንት አርባ ሶስት ሰላሳ ስድስት ሰላሳ ስድስት
ምን አሉኝ?
መጨረሻውን ሰላሳ ስድስት ነው ያሉኝ አይደል ደንበኛችን?
ሰላሳ ሰላሳ ስድስት አዎ።
ከፍና ባርና ሬስቶራንት ናት።
ኬፍቲና ባርና ሬስቶራንት እሺ ሙሉ ስሞትን ይንገሩኝ።
ጸጌ ያለ
ማን አሉኝ? ትንሽ ጫጫታ ስላለ አልተሰማኝም።
ጸጌ ጸጌ አይገኝም።
ወልዴ
አሁን በደወሉበት ስልክ ቁጥር ልመዝግብለት።
አዎ፣ ከዚህ በፊት አንድ ሁለት ቀን ደውያለሁ እንመጣለን ብለውኛል። ማንም የደወለ የለም። እንድከልበኝ ነበር።
እሺ ከዚህ በፊት አስመዝግበው ነበረ እኛ ጋር።
አዎ፣ አዎ፣ አዎ።
እሺ
እ፣ ገርጂ
ገርጂ ልዩ ቦታ ገርጂ ታክሲ ተራ
ምንድን ነው የሆነው? ፍሪጁ
መብራት አለው፣ ያ ይበራል። ቅዝቃዜ አለው።
አያቀዘቅዝም።
አያቀዘቅዝም። አዎ።
ቅሬታውን ወደሚመለከተው አካል አስተላልፍ ይሎታ ላይ የጥገና ክፍሎች በተቻለው ፍጥነት መጥተው ይሰሩበታል።
እሺ፣ እሺ።
ሌላ መስራት ነገር አለ?
አይ በቃ ሌላ ሁሉ ሰላም ነው።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለው ስብሰባ ሲሄድ ከሚሰሙት ድምጽ በኋላ ያስቀምጥልን። መልካም ቀን።
ይወዳችሁ።